ማርያምን ተስፋም የለኝም። ስልካቸው ደግሞ አይነሳም።
hello
ጤና ይስጥልኝ።
እግዚአብሔር ይመስገን።
ከቢጂአይ ኢትዮጵያ የደወልኩ ያለሁት ደንበኛችን እርስዎ ፍቅሩ ነዎት? ፍቅሩ አዎ።
ስራ አዎ
በሸገር ሆቴል ስም ከአራት ሰዓት በፊት ተደውሎ ተመዝግቦ ነበረ ቅሬታ።
አ- አ- አዎ።
ለምን ነበር ያስመዘገቡት?
አይ ቅሬታ ቅሬታ አላስመዘገብ ነው እሺ ቅሬታ ሳይሆን እንትን እንዲመጣ ደውዬ እሱ እነሱ ተሳስተው እ፣ ማሽን እ፣ እድሳት መስሏቸው ወደ ማሽን እድሳት ላኩት። እነሱ ደወሉልኝ። እጥበት ነው እጥበት እድሳቱ መጥቶ ማን ነው እድሳት የሚያደርጉ መጥቶ ትክክል ነው ችግር የለበት ስላለ በደንብ ይታጠብ፣ ኬሚካሉ በደንብ እንትን ስላላጠበው ቅዝቃዜው በደንብ አያስተካክልም። ስለዚህ በደንብ እጥበት ይታጠብ በሚል ነው እንጂ ቅሬታ አላስመዘገብኩም።
እሺ። ስለዚህ አሁን እያቀዘቀዘ ያልነበረው በስነ ስርዓት ስላልተጠበ ነው ተብሎ ነው።
አዎ አዎ አሁን እርስዎ የፈለጉት የሚያጥብ ሰው እንዲመጣሉት ነው።
አዎ አዎ እሺ ደንበኛችን፣ እኔ እናሳኪ እንሎታለን።
እሺ ስለተፈጠረው ችግር ይቅርታ።
አይ ምን አስቸግር- እሺ፣ ሌላ ምረዳት ነገር አለ?
አይ ምንም የለም። እቺ መልካም የምትላክልኝ እሺ፣ መልካም ቀን።
ነገር